ಇವತ್ತು ಯಾರು?
હેલો હેલો
અયુ
હમ અમદાવાદ
ಹೇಳಣ್ಣ.
ಶಾಲಕ್
ಹಾ
అవును దిక్నక్
ಹೇಳಣ್ಣ.
లవ్ తాల్లో మాము
ಹಾ ಮಾಡ್ಬೋದು అదే జాని
ಹಾ ಬೇಬಿ እንዴት ነህ?
అలా ድምፄን አላወቅኩም ነበር ነው ድምፅሽ እንትን አልሆነብኝም አልተለየብኝም ግን እም፣ ቁጥሩ ሌላ ሆነብህ አ ሌላው ስልኬ ነው እምልክ እም፣ አሁን ተሻለክ ለውጥ አለው ይሄ ቁስሉ ምናምን
አ
ምግብ ምን በላሃል
አ
አይ አሪፍ እንደዛ ከሆነ ዛኑስ እንዴት ናት ደህና ነው መገናኘት እ እ አዎ
ትንሽ እሺ እኔ ወድ-
ጊዜ
ሄሎ ቤዛ ብገበር ዋዬ እንዴት ነህ ሰላም ነው ወይ እግዚአብሔር ይመስገን ሰላም ነሽ ድካም እንዴት አረጋት እያልኩኝ ድካም በእናትሽ አንተ አሪፍ ቀን ነው።
ሆስፒታል ብቻሽን እንዳንመጣልሽ እንኳን ዝም ብለሽ እያልኩ ማርያም አ- አውቄ ነው ዝም ያልኩት። ምንም መንገላታት ነው ምን የሚጠቀም ነገር ኧረ አለ?
እንዴ ቢሆንም እንደው አንድ ቀን ማደርም እኮ ይከብዳል አን- ማደሩን እንኳን እንትን ኧረ ብንልሽ ችግር እያልኩ የለውም እንዴ ምን ነካሽ አንቺ?
በስመ አብ፣ ቀንም ለሊትም እንትን ማለት እንትን ነው እያልኩኝ አመላለስ ስላለ ድንገት አዎ።
ነው የሚጠሩሽ።
አደለ ለዛ አ- እኮ ነው አዎ።
ያልተናገር ነው መመላለስ። እንዴት ነሽ?
ደህና ልጆች ነኝ ሰላም ያለሁት።
ናቸው?
ሁሉ እግዚአብሔር ሰ- ይመስገን።
ትላንትና ኑና ሞኮ ሳልደውል በቃ እንዲሁ ምን ነው እንትን አልኩ ውይ አሟት ትላንትና ትኩሳት ምን ነው?
ብለው ብታይ ለእኔም አልነገሩኝም ለካ አዎ።
ማሚ እደውልለታለሁ ለወንዴ ከቻልኩ እሄዳለሁ ብላ ነበረ ችግር የለውም። ኧረ ከዛ ምንም ምንም አትቸገር።
ደውለው ለካ እሷን ጠርተዋታል ምንድን ነው ምን ምኗን ነው እ፣ ትኩሳት እንደ ከምን ጉንፋን ነበረ አ ጉንፋን ከዛ ካላትማ ግድ አ፣ ነው።
ትኩሳት እንትን ብላ ጸጥ አለችባቸው እንዴት መሰለኝ ትኩሳት ከባድ ነገር እኮ ነው።
መሆኔንም ስገባ በቃ አ አጣጥበው ፎጣ ምናምን እንደዚህ እንትን ዘር አትሏትም?
አርገው ቀዝቃዛ ቀዝቃዛ ውሃ ፎጣ ምናምን እና አርገው በፊት ሊጣም በፎጣ ይገባውን አረኩኝ። ማታ ስገባ እሱ አሪፍ አረኩላት ነው። በቃ እሱ ወዲያው ነው።
ሶስት ጊዜ ምናምን አርጌ ነው ብታይ የቀዘቀዘችው።
አዎ፣ እሱ በጣም እንደዛ ገና ነው። ጉንፋን አላት? ከየት መጣ አዎ ጉንፋን?
እንዴ እኔ ትንሽ እየከረከረኝ ነበር ባለፈው እና አወተሽ ስለምትገቢ ዝም ልክ ነው ብላው እኮ አንቺም ይዘሽ እም፣ ትገቢያለሽ እንግዲህ ለነገሩ።
አዎ እና እንደሱ ነው መሰለኝ። ተይ አይዞን አይዞን። ኧረ ትላንት እንኳን እንትን እግዚአብሔር ብላ ማረልሽ።
ሳልደውል አሜን ይመስገን።
አሜን እኔ ወድ- እንኳን እግዚአብሔር ማረልሽ። ኧረ አሜን ከባድ ነው አሜን።
እና አዎ ሳልደውል እያልኩ አረ እኔ እያሰብኳችሁ ምንም አልኩና እኮ ምንም አረ በቃ አይ አሁን ደህና ቢገባኝ ነኝ አለ።
ምስጋና ይግባዋል።
አዎ በጣም ደህና ነኝ።
እግዚአብሔር በጣም ይመስገን።
እግዚአብሔር እሰይ በቃ ይመስገን።
ምግብ ምናምን አይከለክለው ፀሐይ ያው ፈሳሹን ቅመማዋ ምናምን ፈሳሽ ምንም ነገር አያስፈልግም። በቃ ፈሳሽ ነው።
አደለ ፈሳሽ አዎ እንዲህ አዎ።
እንትንም አይልም። ሌላ እንዲማኘት ምናምንም ብዙ አይደለም አ- አይ ከኛክም አይፈቀድም።
በቃ እ- እ- ረጠብ ያለ እስኪድን ነገር ነው ስጡ ያለ ድቅቅ ያለ እም፣ ነገር ስላሉ አዎ በቃ እሱ እሱን እርጎ አይ ወተት ምናምን ስለምሰጠው ችግር የለውም።
አይ ጥሩ እንደዚህ እንትን ይበልና ከዳ- በሱ ከዳነ በኋላ እኮ ምንም አይለው ምን ከዳነ በኋላ የፈለገውን ይጠርጋል። ምን አሳስበሽ?
አይደል?
ከዚህ ደግሞ አዎ እግዚአብሔር ላወጣው ክብር ምስጋና አዎ ይግባው።
አዎ ያው ልጅ ሲሆን ያስጨንቃል። የሚፈልገውን አረ ነገር አለመብላቱ በጣም ምናምን እንትን ይላል።
እሱማ እሱ ግን ነው እንጂ እንኳን እሱ እኔም ልጅ ነኝ።
ይጓጓሉ አዎ አይደል? አዎ አዎ ግድ ነው።
አዎ አይዞን እንግዲህ እንደምንም እሺ በርቱ።
አረ ችግር እደውላለሁ፣ የለውም።
እመጣለሁ።
ምንም እሺ አትጨናነቂ።
እሺ ዘልዬ ልጆች የልጅ እሺ እናት የልጆች እናት ነሽ። ራስሽን ጠብቂ።
እሺ እንደው ቻው እሺ በቃ ሰላም እማዬ ሁኚልኝ።
እሺ እናቴ እሺ እሺ ቻው። ወንዴን ሰላም በሉ።
እሺ እሺ እሺ እሺ ቻው።